hello ጤና ይስጥልኝ። hello ጤና ይስጥልኝ። ቤት ቤት ሰላም ነው?
ማን ነው? ሰላም ነው። አሁን ብር transfer ማድረግ ነበረ እሺ።
እና text አልደረሰኝም ወደ ንግድ ባንክ።
አልገባልህም? ቆርጦብሃል
አዎ ተቆርጧል፣ ግን አልገባም።
እሺ። ስልክ ስልክ ቤት ቤት ስልክ ቁጥር ስልክ ቁጥር ዜሮ ዘጠኝ አስር እሺ፣
እሺ አርባ አራት ዜሮ ዘጠኝ እሺ።
ስምንት ስድስት
መች ነው አባ?
አሁን አሁን አሁን በቃ አንድ ሀያ አስራ አምስት ደቂቃ ሀያ ደቂቃ አይሆነውም። ደቂቃ
ስንት ብር ነው?
ሰላሳ ሺህ
አፕሩቫል ነው የጠየቀ
እ አፕሩቫል ነው የጠየቀ አይደለ?
አዎ ቴክስት አልደረሰኝም። ብሩን ትራንስፈር የሚያደርጉት ይመስለኛል። ቆርጧል እኮ ሁለት ሺህ አዎ፣ ስምንት መቶ ቆርጧል። ሰላሳ ሺህ ብር አፕሩቭድ አድርጌልሃል። ብሽ ትንሽ ጠብቀው ነው የገባራ ብቻ ፓና አመድ- አመድ- አመድ ያሲን በሚለው ነው የገባህ አይደል?
ችግር አድርግልህ።
ቼክ አድርግልኝ። እዚህ አንድ ሺህ ሰላሳ አራት መጨረሻው አርባ ዘጠኝ ነው። አትተን።
አህመድ ያሲን አንድ ሺህ ሰላሳ አራት አርባ ዘጠኝ ዘጠና ሰባት ሰማንያ አራት ዘጠኝ አዎ በቃ ወደሱ ይገባል። እሺ እሺ